ጤና ስለኝ የበራ መርጃ ማዕከል ባኩም ለዛው
ትኬት ፈልጌ ነበር። የሀገር ውስጥ ፕራይስ ይኖራል? ከአዲስ አበባ ወደ ደሴ ኮምቦልቻ።
ወደ ደሴ ኮምቦልቻ
አዎ፣ ከአዲስ አበባ ለነገ ለነገ
ሴፍ አድርግሎት አንቺ በረራ እንጀምራለን። ቀጣይ ሰኞ ነው በአስራ ስድስት
ለሰኞ ለመች ሰኞ
የአሁኑ ሰኞ ከነገ ወዲያ ሳምንት
ከነገ ወዲያ ሳምንት ቀጣይ በምናምን አዎ እስከዛ ድረስ ያሉት በረራዎች ሙሉ ናቸው።
ቢዝነስ ሳምንት
ቢዝነስ ለአርብ ላይ
አርብ ከዛ ወዲያ የለም።
አዎ አርብ ማለት የሳምንት አሁን የሚመጣው አርብ የፊታችን ከዛ በፊት ነገር ባልኩ ይዘህ ሳምንት አርብ ማለት ነው። ለነገ ሰኞ ከነገ ወዲያ ሰኞም የለም።
የለም አርብ ነው ያለው
ለማክሰኞም ሮብም
አርብ ነው ያለው።
እሺ፣ አመሰግናለሁ።
ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የለም።
እሺ፣ ከዛ አርብ ለሰኞም የለም።
አለ
ለአርብ ብቻ ነው ያለው።
business class አርብ ላይ ነው ያለው።
አዎ፣ business class ምንም ኢኮኖሚ ምንም የሚገኝ ነገር የለም። ተጠባቂ ምናምን አይገኝም። በቃ የለም ተጠባባቂ መያዝ ቀርቷል።
ቀርቷል።
አዎ
እሺ፣ አመሰግናለሁ። thank እናመሰግናለን ስለደወሉ። መልካም ቀን።
you